hello hello አይን ከስችፕ ነበር የምንደውለው።
እሺ ይቅርታ ሽንኩርት አዘው ነበር አልተረከቡም።
አልረከብንም፣ አልመጣም።
በሀያ እኮ ወጥቶ ነበር። በምን ምክንያት ነው የተመለሰው?
በሀያ ወጥቶ ሌላው እንትን ቦታ ሄዶ ነበር። ሌላ ቦታ ሌላ ሰር okay፣ ከዛ በቃ ለነገ ለአርብ ፎ እንዳረግን እሺ፣ ለነገ ለዛሬ ማለት አ፣ ይቅርታ በጣም እዚህ ጋም ዛሬ እንደወጣሎት አያሳይም ሽንኩርቶት እና ለነገ እንዲመጣሎት እናደርግ ነገ መረከብ ይችላሉ።
አዎ
okay አጠቃላይ ስድስት kg አይደል?
አዎ location ኡ የት ነው?
ብሎ ሰፈር ቶሞካ ኮፒ
ኦኬ ስለዚህ ነገ ይረከባሉ።
አዎ ነገ ይረከባል።
መር- በጣም ሽንኩርቶት። እሺ መልካም ቀን ይሆንልዎት።
እሺ አመሰግናለሁ። መልካም ቀን።
እሺ እሺ እሺ እሺ